ጤና ይስጥልኝ ከአሪፍ ቤ ነው የምንደውልሎት። አሁን ተቋርጦ ነበር።
ጉዞ ቅርስ ነው።
እሺ ይሄኛው አሁን የደወሉበት ቁጥር ነው የቴሌ ብር አሉኝ?
አዎ እሺ ስሞትን ይንገሩኝ የተመዘገበበትን።
አብራር ናስር።
ማን አሉኝ?
አብራር ናስር።
አብራር ናስር።
አዎ እሺ ደንበኛችን የሰጡን መረጃ መዝገበናል። አሁን ስልክ ቁጥር ንስጦትና screenshot አንስተው የኛ ቴሌግራም account ላይ ላኩልን።
አየ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሃምሳ አምስት አዎ በዚች ቁጥር ይላኩልን።
እሺ ሌላ ምረዳውት ነገር አለ?
አይ ሆነ የለም በጣም ነው።
እሺ ስለ ደወሉኛ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያለውትን አስተያየት ያስቀምጡልን። መልካም ቀን ይሁንልዎት።
መልካም ቀን ይሁን።